አስራ ሶስት ልክ አንተ ጋር ልክ እንደጠራ ነው
አዎ ቀጥታ ይጠራል። አዎ እኮ አንተ ጋር እንደጠራ ነው በመጀመሪያ ያነሳው ወዲያው ያነሳው ወይስ ቆይተሃል ትንሽ?
አይ ወዲያው ትንሽ እንትኑ ያስቸግራል እንጂ ማንሻው ምናምን በደንብ እንትን ስላላለው
ማወቅ ስለሌለ እሱ ነው እንጂ ወዲያው ነው የሚጠራው። ቶሎ ነው አሁን ከአንተ ጋር እኔ እንጃ እንጂ ይጠራል።
እኔ ጋር አስራ ሶስት ሰከንድ ቆይቷል። እሺ አንድ ሌላ እሺ
ሌላ ምን ነበር ምድር አሁን በምን እያወራህ ነኝ ያለው?
አሁን እንዲሁ በ speaker ሆኖ
እየሰማኝ ጠጋ ብለህ እየሰማኝ ምናምን።
አዎ አዎ።
እሺ በ headphone በ headphone ያላችሁ አል- አላችሁ?
earphone ይዛቸዋል። እኔ ሳዲስ ነው ያልኩት። earphone አልያዝንም።
በጣም ጥሩ። በቃ ችግር ታክሲ የለም።
ተቀብለን እንምጣ ከሰው አይ ችግር የለውም። ለማወቅ ፈልጌ ነው። ሌላ ነገር አይደለም። headphone ም እየመጣ ስለሆነ እያመጣው ስለሆነ አዎ።
ችግር የለውም። ነገ ከነገ ወዲያ ይመጣል ብዬ አስባለሁ። ችግር የለም።
አይ ይሰራል። mic mic ያ- ስ- ይሰራል። እንትኑ እንደ- ችግር ያለው አይመስለኝም። እዚህም ጋር mic የምትላለች button ነገር አለው። ሁሉም አዎ።
አለ ይ- የሚሰራ ይመስለኛል።
አዎ በጣም ጥሩ። እሺ እሺ፣ thank you